Hello
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
የሆነ ጥቆማ ለመስጠት ፈልጌ ነበር ስለ ገዳማት።
ምናምን የሆነች አንድ ታላቅ ታሪካዊ ገዳም አለች ወደ ጎጃም ማለት ነው።
እሺ ሊጠቁሙን ነበር።
የሆነች አንድ መርጦ ለማርያም የምትባል ሀገር ምና- ምናልባት እሺ።
ለፕሮግራማችሁ ከጠቀመቻችሁ ነው ሄዳችሁ ታሪኳን የምታስጎበኛት ከሆነ
ከይቅርታ ጋር ማለት ነው። አሁን ላይ እ- የተለያዩ እሺ።
ያሉ- የተለያዩ አብያተ ክርስቲያኖች ላይ እ- ስለተመዘገቡ አሁን እሱ ላይ እየሰራን አይደለንም። የ- እጃችን ላይ ያለውን ከጨረስን በኋላ ነው ወደዛ መቀበያ የምንሄደው።
ነው። እሺ። አይ ምናልባት የሚያስፈልግ ከሆነ ነው ችግር የለም።
አዎ እሺ።
ያለንን እጃችን ላይ እንጨርስና ሲኖረን እህ።
ማስታወቂያ እንወጣለን። አሁን ግን በቃ- አቁመናል በቃ።
ብለን ማስታወቂያ ለጥፈናል። ይቅርታ በጣም ችግር የለም። ችግር የለም።
እሱ ነው ታንቀሽ እሺ።